ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። አዲያማ እባክዎ ምን ልርዳዎት?
አገኝ ከመቀሌ ኤፍኤች እንደውለው ከመቀሌ ኤፍኤች ምን አለኝ?
ዳንኤል ከመቀሌ ኤፍኤች ካሌብ ነው።
አይደለም ዳንኤል ዳንኤል እሺ
እኮ ፔመንት ፔመንት ዛሬ ተብሎ ነበርና
እ፣ እየ- እየገባላችሁ ነው። እየጠበቁ ሲስተም ላይ ሆኖ ነው።
በእናትሽ አስቀደመኝ። እኔ ስደው ሙሉ ሳምንት ሙሉ ነው የደወልኩ ጎማ ፈልጌ ነው። በእናትሽ እ?
ሳምንት ሙሉ ነው የደወልኩ እናትዬ።
እሺ እሺ። አይ ጠይቄ ነበረ እዚህ በፊት ከሷ በፊት ሌላም ደውሎ ስለነበር system ነው እየገባላቸው ነው።
እኮ ተብሏል።
ስለዚህ ቅድሚያ አድርግልኝ ብዬ ነው። እሺ እሺ እሺ ቅድሚያ ሰው እንትን ከመቀሌ ነው።
አ ከመቀሌ አ።
እሺ
ስም ልስጥሽ ወይስ ታርጋ ያስፈልግሻል?
አዎ፣ እሺ
ታርጋ ልስጥሽ ሀያ ሰባት አምስት አርባ ሀያ ሰባት አምስት አርባ አምስት አዎ ዳንኤል ተስፋ ማርያም
እሺ እሺ አደራ እሺ።
አደራ ስለደወሉ አደራ እናመሰግናለን።
እናት እየጠበቅኩ እሺ እሺ እሺ እሺ እሺ